ጤና ይስጥልን ደንበኛችን ከቢጫ ኢትዮጵያ ነው የምደውለው። አሁን ደውለው ነበር።
እሺ የቤትዎ ስም ማን ይባላል?
ሳላይሽ
ሳላይሽ አ
ግሮሰሪ ነው ወይስ ባር?
ግሮሰሪ ግሮሰሪ ሳላይሽ ግሮሰሪ።
አ እሺ፣ አመሰግናለሁ።
እሺ አመሰግናለሁ።